ጤና ይስጥልን ማን ባባ።
ሰላም ዋላችሁ።
እግዚአብሔር ይመስገን አባት።
አንድ 4Runner አይቼ ነበር። ሁለት ሺህ ሰባት ምን አለ ሁለት ሺህ ሰባት 4Runner አይቼ ነበር።
ኮርባን?
4Runner ኮባ።
4Runner እሺ
ባንክ ያለበት አንድ ሚሊዮን ሶስት መቶ ሺህ አዎ፣ እሱ የለንም እኮ አሁን አባት።
ብሎ ተሽጧል።
አዎ የቆየ ነው።
አይ
እም፣
አሁን ነው የመጣልኝ። ለዛ ነው
አዎ ቤቱ ወይ follow ስላላደረጉት ይሆነ follow ቢያደርጉት በየቀኑ የምንለቀው ይገባል።
okay እስኪ ላንተ።
እም።